ፍቅር ላይ ወየህ ድሮ እንዴት ነህ ግን busy ሰላም ነው?
ነው አሉ እ busy ናቸው ችግር የለም። አ እኔ የምልህ እ እነኛ አንዳንድ መብራቶች ብልጭ ብልጭ ብልጭ እንደዚህ እ ያደርጋሉ ምን ማለ electrician ማን ይመጣላል ቆይ check አስደርጋለሁ። ሰሞኑን እ?
ሰሞኑን check ነገ- ላስደርግ።
ነገ ጠዋት ከቻልክ ጠዋት እ፣ ነገ ከቻልኩ ጠዋት ከመጣልን እ፣ ቼክ አስደርጋለሁ።
እሺ ድሮ እሺ